ጤና ይስጥልኝ። አሪፍ ቤ ሎዛ ነኝ። ባኮም ልርዳው።
ጤና ይስጥልኝ። እኔ መሪ አብ ይስጥልን።
ሪፖርት አድርጌ ይደወልልሻል ብላችሁኝ ነበረ። እስካሁን አልተደወለም፣ መልስም አልሰጣችሁኝ።
እሺ ስሞትም አልበል ሳቤች
እሺ አንዴ ሌሎት ይቅርታ፣ መስመር ላይ ጠብቁኝ።
ጀኒ ዝም ብለሽ ዳም
ደንበኛችሁ መስመር ላይ ያሉ አሉ እናቴ
እሺ እ ለመጨረሻ ጊዜ ያስመዘገቡትን በተደጋጋሚ ሪፖርት አድርገንልዎታል። ባለሙያዎች እያዩልዎት ነው።
እ በተስተካከለ ቆይ- ሰዓት እንደውል። እውነት እንረዳለን። አዎ ከእርሱ በፊትም ብዙ እ የተመዘገቡ ደንበኞችም ስላሉ ነው። በዛ ላይ system ላይ ትንሽ ያስቸገረን ስለሆነ ነው። ባለሙያዎች እያዩለት ነው። ስን በተስተካከለ ሰዓት እንደውልሎታለን መልሰን።
እሺ
እሺ ይቅርታ እሺ ስለገጠሙት መጉላላት።
ችግር የለም።
እሺ እሺ መልካም ቀን ይሁንልዎ።
አሜን